ጤና ይስጥልን ማን ይባባል?
ሰላም ናት። እንዴት ናት? ቫን አይተን ነበረ። ትዌልቭ ሄሎ ዶልፊ ሄሎ ምንድን ነው ያዩት?
ዶልፊ ቀይ ዶልፊ
ቀይ ዶልፊን ትዌልቲውን
አ
እሺ አለን አባት ፓስተር ብራንቻችን ላይ አለ።
አለ አ አ ለ- ምን ለስንት ነው ዋጋው?
ሁለት ነጥብ አራት በነጥ ያለ እንደዚህ ዶልፊኖች ምናምን ማግኘት ሌላ- አላችሁ? ሌላ ኦፕሽኖች መጥተን ማየት አዎ።
እንችላለን?
አ፣ ይችላሉ አለን።
የቱ ጋር ነው ቦታው?
ፓስተር አደባባዩ ፊት ለፊት
ፓስተር አዲስ አበባ ፊት ለፊት። እሺ እሺ